አብረሽ ስልክ ሰላም ነው። እንትን ትናንት ደውለን በሌላ ቁጥር ማለት ነው።
እሺ
አስተያየት ለመስኪን ኦክሲጅን ሰጠናቸው። ወረቀት ሳይሰጡ ሰጠን ብለው ከልክለውን ማለት ነው። ትልቁ ሲሊንደር ማለት ነው።
ትናንትና ያስመዘገቡበትን ስልክ ይንገሩ።
ትናንት ሲን ነምበር ነው
አይ እኛ ጋር ሲደውሉ ትናንትና ያስመዘገቡበት ስልክ
ትናንት አዎ የሚል ሰጣሽ ነበር ቁጥር ሰጣሽ ነበር ቁጥር ሰጣሽ ነበር። አሃ